ሰላም ጤና ይስጥልኝ። sister
order አድርጌ fail አድርጎ ነበር እና fail ሲያደርግ ብሩ ይመለሳል ብላኝ ነበር።
እስኪ ስልክ ቁጥር ይነግሩኝ ልቀጥታ።
ዜሮ ዘጠኝ አርባ ሶስት እሺ
ሰላሳ አንድ እሺ ዘጠና ሰባት ሰባ ሁለት ቲማቲ
አልገደለ ሀምሳ አራት ብር ነው ከነ delivery ው መቶ ሀምሳ አራት መቶ ሀምሳ መቶ ዘጠና ሰባት ነው ነው የቆረጠበት
ሀምሳ አራት መቶ ሀምሳ እንትን መቶ አዎ መቶ ዘጠና ሰባት ብር እም፣ እሺ ዛሬ ቅዳሜና እሑድ ስለማትገባ ነው refund የምታደርገው አለች። እ፣ ሰኞ ጠዋት ስትገባ refund ታደርግልዎታለች።
በቃ እሺ። አይ ወዲያው ስላለችኝ ትናንትና አዎ አይ ትላንትና ነው አይደል order ያደረጉት?
እም፣ አዎ ዛሬ ትላንትና ነው አይደል order ያደረጉት?
ኧረ አይደለም ትናንትና ነው fail ያደረገው።
fail ያደረገው። በቃ ሰኞ እንዲመለስ አደርጋለሁኝ ጠዋት እሺ ስትገባ። እሺ፣ እሺ መልካም ቀን።
እሺ እማ